Hello ጤና ይስጥልን Best Bet
ጤና ይስጥልኝ። እንትን deposit አድርጌ ነበር ግን አልመጣልኝም።
በዚህ በደወሉበት ቁጥር ነው።
አይ አይደለም፣ ዘጠኝ አርባ ሰባት ሄሎ
እሺ አንዴ ቆይ። ዜሮ ዘጠኝ አርባ ሰባት ሰላሳ ስምንት እሺ አስራ ስምንት አርባ ሰባት
አርባ ስምንት
አርባ ሰባት ሰላሳ ስምንት አስራ ስምንት አርባ ሰባት
ዜሮ ዘጠኝ አንዴ ድገምልኝ።
አርባ ሰባት እሺ
ሰላሳ ስምንት እሺ አስራ ስምንት እሺ አርባ ሰባት
በቻፓ ነው አይደል የሞከሩት?
እ? በቴሌ ብር አዎ እኮ የላኩትኝ በቻፓ ነው አይደለ?
እንጃ ቴሌ ብር መሰለኝ።
እሺ pending ላይ ነው። ለቻፓ እናሳውቅሎታለን፣ ይገባሎታል። እሺ ትንሽ ጠብቁ።
okay በቻፓ ስላስገባሁ አዎ
አስቴ